Hello. ሄሎ
ሄሎ እንዴት ናት?
አሎ ተነሳችሁ
እ ተነሳችሁ ወይ?
ሁለት ሰዓት ነው አይደል? እንዴ እስካሁን ተኛለን።
እ በ- ለጽዮን ሳምቡሳ ጨምርላት ምጣድ ውስጥ ነው ያለው።
ማድረግ ምን ስለሆነ እኮ ነው አንቺ ደውለሽ የምትነግሪኝ።
ምጣድ ውስጥ እንዳለ ስታውቃለህ?
ማድረግ የምትችል ማድረግ ትተሽ እ፣ ምልሽ ለማይሆን ነገር ትደውያለሽ።
እንዴት ነው ማድረግ የምችለው? ሰዓት ረፍረብኛ።
ምን እሱን አልተባልሽም አንቺ። በጊዜ መጥሽ በርበሬ አታስፈጭም እንዴ? ቀመች ሳምንት ሙሉ ድንች የምትወስደው?
ሳይደርቅ ነው እንደሚፈጨው፣ ቅዳሜ ነው የሚፈጨው።
አዎ እስከዛማ እዛ ወይ አንቺ ምን አለብሽ? ምን አይነት ሰው ነሽ?